ጤና ቤት ረዴት ነኝ የምንለርዳው እንዴት ነሽ ረዱ?
ሰላም ነው አማን አማኒ ነኝ ናዝሬት።
አማ አውቅ ያለሁ እንዴት ነሽ?
አለሁ
አለሁልሽ። እንትን ነበረ አማኑኤል አመዴ በሚል አካውንት እሺ ውቤ ሰባ ሁለት
እሺ ሰባ ሁለት እ ሲስ- አዎ፣ ሲስተም እያስቸገረኝ ነው እና
እሺ ምን check እያለ እንትን load ነው የሚያደርገው ረጅም ሰዓት አይቆርጥም። add እሺ፣ ብለውት ይሄን- print ሲያዙት ማለት ነው ዝም እሺ፣ ብሎ ውቤ load ነው ስንት የሚያደርገው።
ያልከኝ? ውቤ ሰባ ሁለት ውቤ ውቤ ሰባ ሁለት አዎ።
እሺ check እናደርገዋለን እስኪ check አስደርጊ እሺ እሺ